ጤና ይስጥልኝ ልስኮት ነባ እኮ የምለው ነው።
እንትን የሆነ ብር ልኬ ከሁሉ ስፖርት ወዴት እንደገባብኝ አጥቸው ነበር። ሰሞኑን ያው በተደጋጋሚ የላኩላችሁ ነበር፣ ምንም መልስ አልሰጣችሁ ነው። አንተ ለማኝ ሁለተኛው ስልክ ነው።
አዎ እንካ ከም የሰው ማታ ከምትወስድ እንካ ሄድ። ለማኝ አህያ ሲለምን አይቻላትም ይሸከማል እንጂ
ደንበኛችን አቤት ቴሌግራም ላይ ይግቡና የጠየቅነውትን ይመልሱ።
አዎ ቴሌግራም ላይ እኮ የተላከልኝ ማለት ነው። መ- message ኡ የለም። message ደግሞ ከ- አልገባልኝም ነበር
አልገባልኝም ማለት ማለት message በቀደም አሁን ቅዳሜ ላይ እንደዛ ስልክ ማለት message አልመጣም ነበረ።
ሜሴጅ አይደለም የሚለው ይግቡና በደንብ ያንብቡት የጻፍንለውትን